ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ አይሄ አያት ቅድማያቴ የተወለዱብሽ እምዬ እናት ሀገር ለእኔም ሀገሬ ነሽ ኑሪ በነጻነት ኮተሽ አይ ክፋትሽን ለማየት በፍጹም አልወድም ልሙት ልሰዋልሽ ሕይወት ካንቺ አይበልጥም ገባኝ ሕይወት ካንቺ አይበልጥም ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ አይሄ ታሪክሽ ተወርቶ ባያልቅም ባጭሩ በሕይወት ላይ ያሉ ሊቆች ይመስክሩ ያንቺ ብዙ ነው ምስጢሩ አይ ጥንት ያለፉትንም በጀግንነታቸው ታሪክ አይረሳውም ይነሳል ስማቸው ገባኝ ሀያል ነው ክብራቸው ለውዲቷ ለናት ኢትዮጵያ አጥብቄ ታጥቄ የምሰዋላት ነኝ እኔስ ሀገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ አይሄ ክብሬና ሀገሬ የኔ መመኪያ አንቺው ነሽ ኢትዮጵያ መከታ ጋሻዬ ፍጹም ጥላ ከለላይ አይ ጭንቀትሽን ከማ በሕይወቴ ቆመ ስለ ክብርሽ እኔ ልሙት ይፍሰስ ደሜ ያንቺ ክፋት ከማይቆሜ ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ አገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ ባ